Viste, un poco minuto. ምን ልርዳው?
አይ፣ የሆነች እንትን ትኬት ነበረች።
እሺ
የሆነ አንድ ቀይ ብቻ አየሁ፣ ሌላው ሁለት የሆነ አይቻልም።
እሺ፣ ካሽ አይዲንግ አሉ ካሸር ኮድ ካሸር ኮድ
አስራ አራት አስራ አራት ሀያ ዘጠኝ ሀያ ዘጠኝ ሰባ ሰባት ዜሮ ሰባት አይደለም ሰባ ሰባት ሰባ ሰባት ሰላሳ ሰባት ይኸውልሽ አስራ አራት ሀያ ዘጠኝ ሰባ ሰባት ነው ሰባ ሰባት ዜሮ አራት
አስራ አራት ሀያ ዘጠኝ ሰባ ሰባት ዜሮ አራት አዎ እሺ፣ መስመር ላይ ጠብቁ። check ላድርግልዎት።
እሺ
አንደኛው postponed የሆነ ጨዋታ ነው አይቶታል አይደለ?
ምን ሆነዋል ተቋርጧል
postponed የሆነ ቆይ check ላድርግልዎት በድጋሚ postponed የሆነ ጨዋታ ነው። ሀያ በሀያ አራት ሰዓት ውስጥ ጨዋታ ካልተካሄደ ሁለቱም lost ነው ያሉት። በቃ lost ነው ሲጀመር ትኬት አንድ ብቻ ሎስት ቢኖር ኖሮ ቢያንስ የተቀረው የፖስትፖንድ የሆነ ጣና እንትን ይሉት ቦነስ ያገኙ ነበረ።
የትኛው ሊግ ሀያ በላይ ከሆነ ነው ኦዶ።
አረን አዎ ሁለቱም ሎስት ስለሆነ ኦልሬዲ ትኬቱ ሎስት ነው። ፖስትፖንዱም ከሀያ አራት ሰዓት ውስጥ ቢካሄድም ባይካሄድም ሁለቱ ሎስት ስላሉት ሎስት ነው ካ- ትኬቱ። ግልጽ ነው።
ግልጽ ነው ግልጽ ነው እሺ ስለደወሉን አመሰግናለን።